ሰባት ባለባሱ በጎዳናው ሽቡ እንደ ነፋሱ በገን ወሎ ዙሪያ ዋጀብ ደጉ መርሃባ ነው
ሁኑ ቀርሞ አርቲ ጫጭሳ አደስናሽ ፍትን ገሩ መጀን ገሩ መጀን ገሩ መጀን ወሎ ወሳኝን ኩሎ አየሁኝ ለክብርሽ ስጋቸው ሲነጠፍ መልክሽን ለማየት መልከኛው ሲሰጠፍ ሰው ውበትን መርጦ እንደ አዲስ ቢፈጠር የምታውቂው ሁሉ አንቺ መስሎ ነበር ዘመዴዬ አቤት አረማመድ ዘመዴዋ አቤት እግረጠጠ ዘመዴዬ እንኳን አንቺ ማግኘት ዘመዴዋ መመኘት ያጓዳል አድራ ባልቀመጥ አደቡን ባላውቅም አጃይ ሳይወጣ ድዋይን አልቅም ወገን የምወድሽ አላቅሽ የቀና ይፈስልሽ ጀመር ልቤ እንደ ቦርከና ደጋጎቹ መጀመር ባህሩ ደጓ ርቦሻል በሏ ወርሻ አይጠፋም ከቷን የቆሳና ቀበሌ ወጥቶ እንደዋለ ያየሽ ምን ይሆን ክብር ከሚለው ያየሽ ምን ይሆን ክብር ከሚለው ክብር ከሚለው አድራውም እኮ ቡኑ ቀርቦ አርቲ ጫጭሳው አደስናሽ ፍቲ ገሩ መጀን ገሩ መጀን ገሩ መጀን ወሎ ወንዶ ሳኝን ኩሎ ያው ይዘልቃል እንጂ ሰው ባልተጀነበት መንደፍሮ ይሄዳል ጥላሽ ባረፈበት የቀረብሽው ለምለም ያሱ በረካ ታዲያ ለምን ቆይ ባንቺ የተመካ ዘመድዬ ቀልብያ የነሳ ዘመዴዋ ጥርስሽ ላላሽ ዘመድዬ ፍቅረ ታመመ ዘመዴዋ በጡፍታ በሽሽ አይቱ እንደ በሰቦ ያዛርጉ እንደ በልጠቅ አለሽ አንድ ነገር ነፍስ የሚያስታርቅ የወደደሽ ልቤ እንደምን ይረጋል ለመሸነፍም እንኳን እርታት ያስፈልጋል ወይ ደጋጎቹ መጀመር በቱሃሩ ደጇ ርቦሻል በሏ ወርሻ አይጠፋም ከጇ የቆሳና ቀበሌ ወጥቶ እንደዋለ ያየሽ ምን ይሆን ክብር ከሚለው ያየሽ ምን ይሆን